በ45 መንግስት ቤት ጤና ነበር transfer አድርጌ ነበር አልገባልኝ ደውዬ ነበር ከዚህ በፊት
እ ብር transfer አድርጌ ነበረ አልገባም እሺ ከዚህ በፊትም ደውዬ ነበር
ስንት ብር ነው አምስት ሺህ ብር አምስት እ ሺህ ብር በዚህ ስልክ ነው አዎ አዎ check አድርጌ
እ
እ
አምስት ሺህ አይደለ አዎ እሺ process ላይ ነው እሺ ይገባል አዎ እሺ እንደዛ እሺ መልካም ምሽት